ሄሎ
ሄሎ
ጤና ይስጥልኝ። ሀሚድ ነኝ ከቤስት ቤት።
አንተ
ምን ልርዳ?
አንድ ትግል አንድ ጨዋታ ትያለህ።
ምን አንድ ጨዋታ? ምን ሆኖ ነው?
አይ ትያለህ አንድ ጨዋታ።
cashier code ኡን ታውቀዋለህ?
አዎ check አደርግልሃለሁ። ንገረኝ። እሺ
አንድ እሺ
ስድስት
አንድ ስድስት እሺ
ሁለት ሁለት
ዜሮ
እሺ
እና ስድስት
እሱ አይደለም cashier code እሱ አይደለም።
እ
cashier code ስምንት digit ወይም ሰባት digit ነው።
እሱ ጋር ይመልሳል።
ስም ማን ነው? ቴሌግራም ላይ ወርተ ነበር?
አዎ ማን ነው ስም እዛ ላይ?
ካል
ሀሊድ አዎ